ቤዛ ጅዴ ነኝ። የባኮተን እና የተጉዞ መረጃ ልስጥም።
ጤና ይስጥልን። ሰላም ዋል።
ደህና ደንበኛችን የዩኬ ቪዛ ማግኘት ፈልጌ ነበረ እና ምን ምንድን ናቸው criteria ዎቹ፣ ማሟላት ያለብኝ ነገሮች?
እሺ እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
ምን ላይ ነው ደንበኛችን?
hello፣ አቤት።
መስመር ላይ ናት?
አዎ፣ አዎ።
እሺ፣ መስመር ላይ ስለጠበቁ እናመሰግናለን። በምን ቪዛ ነው እ፣ ወደ ዩኬ የሚሄዱት?
እ፣ visit በ visitor።
አዎ።
እሺ እሺ እ፣ በመጀመሪያ ፓስፖርት ያስፈልጎታል።
እሺ፣ ከዛም እ፣ ፎቶግራፍ ያስፈልጎታል። እ፣ እናም ደግሞ supporting document ኦች ያስፈልጉታል። proof of fund ያስፈልጎታል። እ፣ bank statement ኦ ጠበቅ ያለ bank statement ያስፈልጎታል። እ፣ ስፖንሰር ነው የሚደረጉት ወይስ ወጪውን ራስዎት ነው ችለው የሚሄዱት?
ራሴ ነኝ ወጪ ችል የሚሄደው።
እሺ እ፣ ስለዚህ እዛ ሀገር ሲሄዱ ለቆይታዎት፣ ለ transportation፣ ለ accommodation ለሚሆኑት ወጪ እ፣ ጠበቅ ያለ bank statement እ፣ ማ- ማዘጋጀት ይጠበቅቦታል። ከዛም በመቀጠል supporting document ኦችን ያልኩት ደግሞ እ፣ ትዳር ካሉት የትዳር ሰርተፍኬት፣ ሊብሬ